ሰላም ሰላም፣ ጤና ይስጥልኝ። ቤተሰቤ ሰላም ነኝ። እባክዎ ልርዳ?
ሰላም ነው አለን እግዚአብሔር ይመስገን።
withdraw ነበረኝ balance ደ
እሺ፣
በዚህ ቁጥር ነው balanced ምን አልከኝ? ይቅርታ አማ- አልገባም። withdraw አድርጌ እ
አልገባም። ተ- ተረዳሽ?
አዎ፣ አንዴ ጠብቀኝ። እሺ፣ check እያደረኩት ነው። ያው የስልክ እሺ።
ቁጥር ይሄ ነው አይደለ? የደወልክበት ይሄ ነው ይሄ ነው።
ከቤት ቤት account withdraw አድርገህ ነው አይደለ? hello፣
አቤት ከቤት ቤት account ወጪ ነው አይደለ? ያደረከው?
አዎ ከቤት ቤት ላይ ወደ ስንት ብር?
ቴሌብር ላይ እሺ፣ ስንት ብር ነው?
አንድ አስራ አምስት እና አንድ አምስት እሺ መስመር ላይ ጠብቀኝ፣ አግኝቼዋለሁ እና confirm ለማድረግ መጀመሪያ account ን check ማድረግ ስላለብኝ ነው። ታገል ተሾመ ወደሚል ቴሌብር account ቁጥር አዎ ዘጠኝ አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት ሰማንያ ስምንት አዎ እሺ መስመር ላይ ጠብቁኝ። እሺ አንዴ check አድርጌ እመልሳለሁ። መስመር ላይ እሺ
ሄሎ ሄሎ።
ሄሎ እሺ ከብስክሌት account ውጪ ተደርጓል። እሺ በቻፓ ስለሆነ withdraw ያሉ ከደቂቃዎች በኋላ ነው የሚገባሉት። አሁን ሂደት ላይ ነው። እሺ approve ሲያደርጉት ይገባሉታል።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎ።
ሎሎ ገና አይገ-